hello ሰላም ጤና ይስጥልን ዳግም
አቤት ከዊፕላስ Solution ነበር የምደውለው የእኛን መተግበሪያ አውርደህ ነበር
እ የእኛን መተግበሪያ አውርደህ ነበር
አዎ ነበር።
እ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት ነበር።
እሺ ያወረድከው አሽከርካሪዎች የሚመዘገቡበት ላይ ነው እና
እ ተጠቃሚ ከሆንክ የምንሰጣቸውን አገልግሎቶች ለመጠቀም እንዲሁም እ አሸላሚ የሚያደርገውን referral code ከፈለግክ ዊፕላስ Solution user የሚለውን user የሚለውን አውርደህ መጠቀም ትችላለህ።
okay app ነው እሱ የተለየ አዎ።
app ነው።
የተለየ app user ኦች ተገልጋዮች የሚጠቀሙበት አፕ ነው።
ኦኬ እሺ እሺ አመሰግናለሁ።
እ